ሄሎ hello ሶድ ወይ ወይ እንዴት ነህ?
ሰላም ዋልሽ አለሁልህ። እኔ የምልህ ወይ ፊጋ ማን ነበር ይዞ ወጣው?
የት የት ሰሚት ፊጋ ሰሚት ነው።
ፊጋ ሰሚት እም፣ ፊጋ ሰሚት እነ አሉላ
አሉላ የምህረትን ይዞታል አይደለ?
ፊጋ እም፣ አ፣ ፊጋ አይ እ፣ ያብ እኮ አላስወጣውም አለኝ
የምህረትን የምህረትን ኦርደር እም፣ የምህረትን order አላስወጣውትም አለኝ ወይኔ ትላንትና እኮ ማቲያስ ደውሎልኝ ነገ የሚወጣ driver ይዞልሽ ይወጣል ብሎኝ ነው እንጂ ትላንትና ይዞት ወጥቶ ነበረ እያለች እኮ ነው።
ያው ትናንትና ይዞት ወጥቶ ነበረ አ ማቲያስ ከዚህ- ደውሎልኝ ነበር አለች።
አ፣ ተደዋውሎ ነበረ ከማቲያስ ጋር እም፣ ያለ መገጣጠም ሆኖ እሷም እንትን አለችው እሱም አለፋት
ስለዚህ ምንድን ነው ነገ ነው የሚወጣው?
ነገ በጠዋት ይወጣላት አይቻልም
እስኪ ቆይ ልጠይቃት እንግዲህ። እሺ ካለች እስ- እስኪ ጠይቂያት እሺ ሶ- እሺ።
እሺ